በስድስት አላነሳም ሄሎ ጤና ይስጥልን ሄሎ ጤና ይስጥልን ሰማንያ ሰማንያ ስምንት ብልጅቶ ነምስ እየደወሉ ነበር እ? ስልኩ ሰው አይደለም ሰማንያ አንድ ሰማንያ ስምንት ብልጅቶ ነምስ እየደወሉ ነበረ አሀ ይቅ- ይቆራረጣል ኦኬ ሳያውቁ ነው የነኩት እ?